የመጣችሁበትን ጉዳያችሁን ግለጹልን።
የመጣንበት ጉዳይ ልጃችሁን ወይዘሪት ህይወት ታድለን ለልጃችን ለናትናኤል ደምረው እንድትሰጡን ለመጠየቅ ነው የመጣነው።
ፈቅደንላችኋል። ቁጭ በሉ።
እሺ፣ እናመሰግናለን።
I'm